ጤና ይስጥልኝ።
hello hello፣
hello፣ አቤት።
ሰላም ነው sister?
ሰላም፣ እንዴት ነህ?
ደህና ነን። በስ bet የጫወቱ ነበረ። ከዛ ብር ወደ account ለማስተላለፍ እ፣ እሺ።
account ደ- account ደግሞ አልገባም።
እሺ፣
እ፣ ቁጥሩ ልናገር
okay። withdraw አድርገህ ነው ነው ወደ ቤት እህ፣ ስልክ account ነው?
ወ- እ፣ ወደ በስ በት አካውንት ወደ አካውንት ለመላክ እ፣ ፈልጌ ነበረ።
እ፣ ከየት ከቴሌ ብር ነው?
አድ- ቴሌ ቴሌ- ቴሌ አይደለም እ፣ ሲቢ እሱ ብር ነው?
ብ- ሲቢቢ አይደለም እ፣ እሺ፣ እ፣ ውስድሮ ውስድሮ ውስድሮ ወደ አካውንት አስተላልፈህ እሺ። ዊዝድሮ ነው ያደረከው? እሺ፣ እሺ፣ አዎ አ- አካውንት ደግሞ አልገባም።
እሺ። ቤት ቤት አ፣ ቁጥርህን ንገረኝ፣ check ላድርግልህ። አሁን የደወልክበት ነው?
ዘ- ዘጠኝ በለው ዘጠኝ አይደለም ዘጠኝ እሺ፣ ዘጠኝ አስ- አስራ አንድ እሺ፣
እ፣ ሰባ አራት እሺ፣
እ፣ ስልሳ አራት
እሺ፣ እ፣ ሀያ እ፣ እ፣ አርባ ሶስት አርባ ሶስት ሄሎ
ቼክ እያደረኩልህ ነው። አንዴ
እሺ።
ዛሬ ነው
አሁን ነው አሁን ነው አሁን ነው ሶስት ሺህ አራት መቶ ብር
አዎ ሶስት ሺህ አራት መቶ አዲስ ሶስት ሺህ በቻፓ ስለሆነ ነው። እሺ ይገባልሃል። ትንሽ ይቆያል በቻፓ ሲሆን።
ትንሽ ይቆያል አዎ አዎ፣
አዎ።
ለዛ ነው በቻፓ withdraw ስላረክ ነው። እሺ
አዎ፣ yes። አካ- account ደግሞ ልናገር ተ- ወይስ ተሳሳል account አይ processing ነው የለ። ወዴት መሰለ withdraw ያረከው?
አንድ ሺህ አንድ ሺህ መጨረሻ ሰማንያ ሰባት ኑር አብዲ አዎ ሀሰን።
አዎ ኑር አብዲ ሐሰን አዎ processing ላይ ነው። እሺ ይገባልሃል።
እሺ ይገባሃል system ነው አዎ አዎ ይገባልሃል። አይ ቻፓ ነው። ቻፓ ሲሆን ይቆያል። ሳንቲም pay ቢሆን ወዲያው ነበር የሚገባል። ቻፓ ሲሆን ይቆያል ትንሽ። ለዛ ነው።
አይ፣ አይ፣ አይ። እሺ አመሰግናለሁ እሺ